አዳራሹ ቤቴ ችምችምቱ ከሴ እኔስ የሚገርመኝ እያደር ማነሴ ከአዳራሽ ገብቼ ከልበኝ ወጣለው ለመቤት ታመሜ ለገረድ ሞታለው እንዲህ አይደለም ወይ ሰው ያለ ቦታው ብሳና ይሆናል ሸንኮራ ገዳው አመፀኛው ልቤ ሲናድር ሲናድር አመፀኛው ልቤ ሲናድር ሲናድር ከሸማኔ መንደር ገባ ከመናደር ገጭገዌ ይላል ቆርቆሮ ሲመታ እንድሮ ልወዝወዝ ባቻም ናፋንታ ሲራራ ነጋዴ ቢመጣ ባመቶ የዛች ባላህያ ከተፈሳመንቱ ዝንጀሮ በገደል አድቶት አይወድቅም። እንዲህ ያለ ዘመን አጋጥሞኝ አያውቅም። ምን አይነት ዘመን ነው ዘበነ ድሪቶ? ምን አይነት ዘመን ነው ዘበነ ድሪቶ? አባቱን ያዘዋል ልጁ ተጎልቶ አዳራሽ ገበቼ ነልብኝ ስሟገት አንቺን አንቺን ሳይነው የተረታሁት ወትሮም ይደሃለች ራቡን ይችላል ወይ አገኝሽና እጠግብሽ ይሆናል እናቷ ጥቁር ናት ልጅቷ ገብስማ እናቷ ጥቁር ናት ልጅቷ ገብስማ ሽው ሽው አርገኝን ሰሞንማ ደረጃ ነው ቤቱ ብለሻውር ተሻል ድንጋይ ነው ትራሱ ብለሻውር ተሻል ወፎ ነው እራቱ ብለሻውር ተሻል ድሪቶ ነው ልብሶ ብለሻውር ተሻል እኔን ለበረደኝ ምን አባሽ ቆርጦሻል ይልቅስ ደጋቤ ላንቺም ያልፈልሻል አምና ለፋሲካ በጋዝ ገዛው ልጄ ቢለዋውም ቀርቦ መላው ሲዘጋጅ ሰው እንዴት ባፍ ያርዳል በእጅ ነበር እንጂ ከወዲያ የመጣች ያለ ላሙዳዬ የሴት ባልንጀራ ውስጥ ውስጡን ገዳይ በእንዲህ ያለ ዘመን ሲመሽ ተወልጄ በእንዲህ ያለ ዘመን ሲመሽ ተወልጄ ጅቡን ጋሸላለሁ ውሻውን ወድጄ ጠላ የሚጠጣና ይፈሰላ ተላው ጠጅ የሚጠጣና ይፈሰል አምቡላው ስጋ የሚበላና ይጣላል አጥንቱ ዕዳም ይከፈላል እየሰነበቱ አይኑን ያፈትና ይቀራል ተዘብቱ ያውና ዛማዶ በገግዳል ሰው ያውና ዛማዶ በግ ያግዳል ሰው ካላየ ካልሰማ ባላህያ ነው።